ሄሎ ኧረ መልካም እንዴት ነው?
እደውልልሽ ነው የደው ልደውልልሽ ሲል ነው የደወልሽው?
ማርያምን እ ልባችን አንድ ነው ማለት ነው።
እንዴት ሆንሽ?
አረ አሁን ቆሎ ትንሽ እየቀመስኩ አስጠላኝ ራሱ ምግብ ባዶ ቡና ጠጪ አላልኩሽም?
ባዶ ቡና ጠጣ አዎ።
በማራ ብስጌም በላ እሺ ቡና ማለት ነው።
አ አይ ከብት ላይ አሁን ባዶውን ስለጠጣሽ ምንም አይልሽም።
አረ አዎ የኬኩ ነው ግን ይመስለኛል የምኑ የኬክ የበላሽ እኔም እንደሱ ነው የሚመስለኝ። ወይ ደግሞ አዎ ወይ ሲማ ሱጋ ወይ ደግሞ ቢሮ የሆነ ስጋ ነበር እ በልቻለሁ። እሱም ጠዋት ማለት ነው እንደገባሁ እ እ እሱ ከሆነም አላውቅም።
በቃ መረጃው አልታወቀም።
አዎ የትኛው ይሁን የትኛው ይሁን እንግዲህ ዛሬ ወጣ።
አልታወቀም አልታወቀም። እሱ ይወቀው እንግዲህ። አንቺ አዎ ወዲያው አሁን ነው ግን እኮ ደህና ነሽ? አዎ እስካሁን ምንም ነገር የለም።
ግን የስጋ አይመስለኝም የኬክ ነው ብዙ ጊዜ እንደዚህ የሚያደርገው።
ኬኩ ደግሞ ካለ ወትሮ ጣፋጭ እንኳን አልወድ።
አዎ አይ ለመሰለሽ የኬኩ ነው እንጂ የስጋ እንደዛ ያደረገ የስጋ እንደዚህ እንትን አይ- አይነዳም ሁለት እንትን ነው ሁለት ቁርጥ ነው እኮ የበላሁት።
እኮ ለምን መሰለሽ እም፣ የኬክ ባለጌ ነው በስመ አብ እንትን አንቺ ውሃ ይላል ውሃ ውሃ ነው ነው እኮ ውሃ።
የሚያደርገው።
ልቤ አዎ ደግሞ አደከመኝ።
የእንትኑ ደግሞ የስጋ ሲሆን አዎ ያስምጣል በስመ የስጋ ሲሆን ያስመጣል። የኬክ ከሆነ ግን አብ አዎ በቃ እንደ ውሃ ነው የሚደላ- የሚነዳው መጥፎ ነው።
አልሰማሽም? ሸረር አለ እኮ እንደ ቧንቧ። በኢየሱስ ይሁን ጠባክ በ- ያው ግን በ- ያደክምሻል በሚለው ነው እንጂ አንቺ ድክም ልቤ አዎ መጥ- አይ ይሁን እንግዲህ አይ ከዚህ በ- አሁንም ደረቅ ደረቅ ብትበይም ችግር የለውም። አሁን ቡናውን ስለጠጣሽ አዎ ደረቅ ደረቅ ጠዋት ነገር እኮ የዊንታ ትራፊ ሩዝ ነበር።
አዎ እሱ ስበላ ቃሌ አቅለሸለሸኝ። ሁለት እንደጎረስኩ ልቤ ድክም። እስ- ሁለትም ማንኪያ የበላሁት በሻይ ነው ያወራረስኩት።
አይ እሱ አቅምሽ ስላቃተው ነው።
ኧረ በስመ አብ አዎ አቅም የለም።
ከባድ ነው ልጄ።
አዎ
ስንቱን ተሸክመን እንሄዳለን አፕል አ፣ እ?
ኢትዮጵያ
እ?
አይ መልካም መልሼ እደውልልሻለሁ።
እሺ እሺ እሺ ቻው ቆይ